ይሄ minus minus የሚለው የሁሉንም ሁሉም ከፍለው ነው አዲስ
ሄሎ ሄሎ
አቤት።
ሰላም አሜን
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውልዎት
እ ከችፕችፕ ነበር የምደውልዎት okay okay። እሺ።
ይቅርታ ከሚኪያስ ጋር ድንች order አድርገው ነበር
እ ከሚኪያስ ጋር hello አይሰማም። ይቅርታ ትራንስፖርት ውስጥ ሆኜ አይሰማም።
አይሰማዎትም
እ ትራንስፖርት ውስጥ ነኝ እና እሺ ከሚኪያስ ጋር ድንች order አድርገውን ነበር አንድ ኪሎ
order አላረኩም።
አላረጉም አ
okay ቺፕ ቺፕ ላይ ምንም አይነት order አድርገው አያውቁም ወይም ሌላ ሰው አድርጎልዎት አያውቅም
order አይ order አድርጌ አላውቅም። እንትን ብዬ አውቃለሁ።
ሚኪያስን ያውቁታል
እ እ?
ሚኪያስን ያውቁታል
እየተሰማኝ አይደለም የኔ እናት አያውቁትም
እየተሰማኝ አይደለም። ምን ነው ያልኩት?
እሺ ሚኪያስን ያውቁታል ሚኪያስ
እኔ አላወኩትም።
አያውቁትም ስለዚህ order አላረጉም ማለት ነው ድንች
ኧረ order አላረኩም አላልኩም።
አላረጉም በቃሽ እሺ እሺ እደውልዎታለሁ እሺ